ሄሎ ጤና ይስጥልኝ ሄሎ ሄሎ ጤና ይስጥልኝ ብርቱ ሄ- ቤት ሄሎ ሄሎ ይሰማል በ- በእናትሽ ስትሰማው ምንድን ነኝ?
እሺ ምን ነው ይቅርታ
ያ ምን ነበር አባት
እ፣ ምንድን ነኝ እስካሁን ሶስት መቶ ሶስት መቶ ብር ወ- ወ- ወስድረው አደረገኝ እሺ
በእንድንግ ገባ ምንድን ነው እስካሁን ማታ ነኝ እኮ አሳውቀናል እኮ ለሳንቲም ፒዎች
አሁን እሺ አሁን ምን አሁን ምን ላደርገው እኮ ይገባል እያስተካከሉት ስለሆነ ትንሽ ጠብቀው ይገባል እ፣ መቼ መቼ እስከ ጠዋት ዛሬ ትንሽ ጠበቅ ትንሽ ጠበቅ ስንት ጊዜ ነኝ እኮ ልክ ነህ እኮ ግን እኛ ምን ማድረግ እንችላለን ለእነሱ ሌላ አሳውቀን ሌላ- ስንት ጊዜ ደወልኩ ትንሽ ጠበቅ ትንሽ ጠበቅ አልኩ እኮ እነሱ እያስተካከልን ነው አሉ እነሱ እንደዛ ነው ያሉን ይስተካከላል ትንሽ ጠብቅ
ካስተካ- ካ- ካስተካከልኩም ሁለት ነገር ካስተካከልኩ አሁን ነጋግረኝ በእናትሽ በእንዲንግ አስገባ እስካሁን አሳውቅላለሁ እሺ እሺ
እኔ እኔ ሌላ ቴሌግራም ምናምን አላውቅም ይሄ መስመር ነኝ እኮ ችግር የለውም ደውል ችግር የለውም እኔ አሳውቅላለሁ
አሁን እሺ አሁን አሁን ይሰራል ይለጋገጥ ምን አልከኝ
አሁን አሁን ያስተካክላል አዎ ይስተካከላል አሳውቀናል
እሺ ልጋገኛ አሁን ይጠብቃል እሺ እሺ ጠብቅ በቃ ይሄን መስመር ላይ ምን እንደውልልሃለን ስለሆነ?
እኛ። እሺ እሺ እሺ ይሄ መስመር ነኝ በእናትሽ እኔ ቴሌግራም ምናምን አላውቅም ይሄ መስመር ነው ውስጥ ድረው አደረገው እሺ ችግር የለውም እሺ
አዎ